ሄሎ
ሄሎ ሰላም ታሪክ እንዴት ነሽ?
አለን። እግዚአብሔር ይመስገን። እንዴት ነህ?
አ- አለን አለን።
አለን።
እንትን ሰጥቻችሁ ነበረ memory የሚቀየርና እም፣ በዚህ ሳምንት እንጨርሳለን ብለውኝ ነበር።
እሺ አናገርካቸው ታዲያ?
እ?
አናግረሃቸው ነበር?
እነ ሄለን ምናምን ትባል ልጅ አውርቻለሁ እሺ
እና እንደገና ደግሞ እንትናንም አልነበረ ዋናው ዳዊት ኃይለ ኢየሱስ ነው።
እሺ።
እሱንም አግኝቼው ነበረ።
እስቲ ቆይ ላስታውስልህና እ።
ልጠይቃትና check ላድርግ።
እሺ።
ከፍለህ ነበረ ክፍያ?
ቆይ አዎ፣ እሱማ ቆየው በጣም ከተከፈለ ስንት ብር ነበረ የከፈልክ?
ምን እንጃ የዛ memory ብላችሁ አላስታውሰው ከስድ- ስምንት ወር ሰባት ወር ረጅም ጊዜ አድርግ ከፍያለሁ።
እኮ ብሩ ስንት ነው ለማወቅ ፈልጌ ነው።
ብሩ I don't ሰባት ሺህ ስድስት ሺህ አስር ሺህ አላወቁም። ብቻ የሆነ payment ከፍያለሁ።
እሺ ነግሬ የማሽን- ተታቃለች ልጅቷ።
እሺ የማሽን ቁጥር ትነግረኛለህ?
እሺ ፒኤምኤ እሺ ፒኤምኤ
ዜሮ እሺ ሰላሳ አርባ
ሰላሳ አርባ እሺ ልጠይቅልህና check አድርጌ ልደውልልህ በ memory ማለት ነው። እሺ እና ትደውያለሽ አሁን?
አዎ በሌላም ቁጥር አሳውቅሃለሁ።
okay እሺ